ሄሎ
ሄሎ ሄሎ።
ጤና ይስጥልኝ።
አብሮ ይስጥልን አባ።
ከቺፕቺፕ ነበር ምደውለው።
እሺ እኔ ጌታ።
OK order ያልመጣሉት አለ ያልመጣሉት እቃ አለ?
አዎ አዎ
በዚህ ቁጥር ነበር ያዘዙት።
እ፣ መጨረሻው ዜሮ ዜሮ እ? no አይደለም፣ ሌላ ነበረ። በሌላ ስም ነው። ቴክስት ዜሮ- ልክል ወይስ text አድርግልህ? ምን አልክ? አሁን ለብለ የሚባል እንትናችሁ ደውዬ ነበር።
ነግሮኛል እያየሁ ክላር ብሎ እ?
እሺ፣ እኮ እሱ ሄሎ አሳውቅልኝ ነበር ስልክ
አዎ በዚህ ስልክ ነበር ነው ያልኩት። እ፣ ወይ አባት ኔትወርክ በዚህ ቁጥር ነበር የታዘዘው